አምላኬ አምልኮን አቀርብለታለው አዳዲስ ምክኔ እቀኝለታለው መሰውን ሰብቼ ስሙን እጠራለው የከፈሬን ፍሬ እሰዋለታለው አምላኬ አምልኮን አቀርብለታለው አዳዲስ ምክኔ መቀኝለታለው መሰውን ሰርቼ ስሙን እጠራለው የምስጋናን መስዋዕት እሰዋለታለሁ ከደመናት አልፎ ያርግ መስዋዕቴ ምስጋናን በዝቶለት ይክበር መድኃኒቴ መስዋዕቱን አሽትቶ ደስ የሚሰኝበት ሲያስበት ነው እንጂ መች ለሱ በዛበት። ለዓለም ለዘላለም ክብር ይሆነለት፣ ለዓለም ለዘላለም ክብር ይሆነለት። አምላኬ አምልኮን አቀርብለታለው አዳዲስ ምክኔ እቀኝለታለው መሰውን ሰርቼ ስሙን እጠራለው የከንፈሬን ፍሬ እሰዋለታለሁ ለአምላኬ አምልኮ አቀርብለታለሁ አዳዲሱን ቅኔ ምቀኝለታለሁ መሰውን ሰርቼ ስሙን እጠራለሁ የምስጋናን መስዋዕት እሰዋለታለሁ ለኢየሱስ ፈግጄ ምስጋናን ስሰዋ መሰዊያን ሰርቼ የእርሱን ስም ስጠራ ልቤ ሰላም ሞልቶ ደስታ ይሰማኛል። የከበደኝ ሁሉ ገለል ይልልኛል። ያስጨነቀኝ ሁሉ ይወገድልኛል። ያስጨነቀኝ ሁሉ ይወገድልኛል። አምላኬ አምልኮን አቀርብለታለሁ አዳዲስ ምክኔ እቀኝለታለሁ መሰውን ሰርቼ ስሙን እጠራለሁ የከንፈሬን ፍሬ እሰዋለታለሁ ለአምላኬ አምልኮ አቀርብለታለሁ አዳዲስ ምክኔ ምቀኝለታለሁ መሰውን ሰርቼ ስሙን እጠራለሁ የምስጋናን መስዋዕት እሰዋለታለሁ ለምስጋናው ክብርን እሰጣለሁ ዛሬም ዝማሬ ያቀረብኩ የከንፈሬን ፍሬ እልልታን ሽብሸባ ጨምር ያቀርባለሁ ንጉሴ ነውና እገዛለታለሁ ጌታዬ ነውና እሰግድለታለሁ ጌታዬ ነውና እሰግድለታለሁ አምላኬ አምልኮን አቀርብለታለሁ አረፊሱን ቅኔ እቀኝለታለሁ መሰውን ሰርቼ ስሙን እጠራለሁ የከንፈሬን ፍሬ እሰዋለታለሁ አምላኬ አምልኮ አቀርብለታለሁ አዳዲሱን ቅኔ እቀኝለታለሁ መሰውን ሰርቼ ስሙን እጠራለሁ የምስጋናን መስዋዕት እሰዋለታለሁ ከሲኦል ላዳነኝ ከሁለተኛው ሞት እሰዋለታለሁ በመንፈስ በእውነት ይገባዋልና ውዳሴ ምስጋና ሞቴን ለዘላለም ኢየሱስ ሽሯልና ሞቴን ለዘላለም ኢየሱስ ሽሯልና ሞቴን ለዘላለም ኢየሱስ ሽሯልና
አምላኬ አምልኮ ሆና አቀርብለታለሁ አዳዲሱን ቅኔ አዳዲሱን እቀኝለታለሁ መሰውን ሰርቼ መሰውን ስሙን ሰርቼ እጠራለሁ የከንፈሬን ፍሬ እሰዋለታለሁ አምላኬ
አምልኮ አቀርብለታለሁ አዳዲሱን ቅኔ እኔ እመኝለታለሁ መሰውን ሰርቼ ስሙን እጠራለሁ የምስጋናን መስዋዕት እሰዋለታለሁ